ሰው ጤና ይስጥልን። ችችት
ሰላም ነው። ሰላም ነው። ይሰማል?
ይሰማኛል። ምን ልብጣው?
ቦርደር አድርጌ ነበር ቲፕሽፕ ላይ የኔ ቁጥር እምቢ ስላለ ነው ግትራት የሚል ግሩፕ ክሬተር ትናንትና ነው ወደር ያደረጉት።
አዎ ዛሬ ነው የጨረስኩት።
ኦኬ ዛሬ ከጨረሱ ለነገ ነው ይመጣሉት።
አንድ የጀመርኩት ስለሆነ hello ያደረኩት ትናንትና ነው።
አዎ ግን complete የሆነሎት ዛሬ ነው አይደለ?
አዎ አዎ ዛሬ complete ከሆነ ለነገ ነው የምንልክሎት።
እሺ እና ደግሞ በቆሎ out of stock ነው የሚለው። ሁለት order አድርጌ ነበር።
አዎ አንዱ out of stock ነው የሚለው።
OK እንደዛ የሚለው ከ warehouse ያው ስላለቀ ነው። ስለዚህ የከፈሉትን ሀያ አራት ሰዓት ሲሞላ refund እናደርጋለን። ከዛ እንደ አዲስ እና ኦርደር ደግሞ ሌላ ያደርጋሉ።
statement ለመስጠት የዛሬ አስራ አምስት ቀን እ፣ ልኬ ነበረ order አድርጌ ነበር እሺ አራት ኪሎ አቮካዶ ከዛ ሶስት ሶስት ኪሎ አጠቃላይ አስር ኪሎ ማለት ነው። እና በሳምንት ሶስት አራት ነው order ማደርገው ቢሮ ሲሆን አሪፍ አሪፍ እቃ ነው የሚመጣው።
አዎ።
ግን ባለ እንዳለ የተላከው almost ከስድስት ኪሎ በላይ ጥዬዋለሁ። በእውነት በጣም አሳውቀውናል እኛ።
አይ አሁን እየ- አሁን ነው ገና እንትን እያልኩ ያለው OK ግን ለሌላ ጊዜ አሁን ልክ ተቀብለው ወዲያውኑ check አድርገው ቅር ያሉት ነገር ካለ ለእኛ ደውለው ያሳውቁንና እኛ በነጋታው ተቀያሪ እንልክሎታለን።
OK ማስቀየር ይችል ነበረ ወዲያው እንትን ብዬ?
አዎ አዎ ይቻላል።
OK በቃ ስለዚህ አሁን የዛሬውን ለነገ ነው የምጠብቀው ማለት ነው።
አዎ ያኛው በቆሎ refund እናደርግሎታለን ሀያ አራት ሰዓት ሲሞላው fill ሲያደርግ።
OK እሺ፣ አመሰግናለሁ።
እሺ እሺ እናመሰግናለን። መልካም ቀን